ሄሎ ጤና ይስጥልኝ ቤተሰብ
ሄሎ ሄሎ አቤት
ደህና አደራችሁ?
ሰላም እንዴት አደርክ?
ገንዘብ withdraw አድርጌ ነበር ትናንትና፣ እስካሁን አልገባም።
አሁን በደወልክበት ቁጥር ነው withdraw- bet አዎ።
bet የምትጠቀመው አዎ withdraw ያደረግከው? እሺ አንድ check እያደረኩልን ነው።
ሁለት መቶ ሃምሳ ብር። እኛ ጋር ለኩት ቻፓ ነው ምናምን ምናምን የት አውቃለሁ እኔ ሰው።
ስንት ብር ነው?
አንድ ሺህ ስምንት መቶ ሃምሳ ብር
ትናንትና ነው አይደለ?
አዎ
አዎ አንድ ሺ መቶ ሀምሳ ብር still processing ላይ ነው።
ምንድን ነው ወይ መመለስ ወይ እንዴት ነው ታዲያ? እንደዚህ ምዝ በየጊዜው አዎ።
እንደዚህ አይነት መጨቃጨት፣ አንድ ተጫዋትን እናንተ ጋር መደወል።
አዎ ቻፓ system ላይ ትንሽ አንዳንዴ እንደዚህ አይነት ነገር ይፈጠራል። ትንሽ አሁን ይቆያል።
መቼ ይለቀዋል አሳውቅልሃለሁ አሁን ለእነሱ
እንዴ?
እነሱ ናቸው ማስተካከል የሚችሉት። ለእነሱ አሳውቅልሃለሁ።
እኛ የት እናውቃቸዋለን? ቻፓ እናንተን ነው የምናውቀው።
አዎ እኮ ለእነሱ አሳውቅልሃለሁ።